ሌላ ሰላም ጤና ይስጥልኝ ስልን ዶን ቲዩብ ነው ሄሎ ሄሎ እዚህ ጋር ድምፅ ናጥቻለሁ ሰላም ጤና ይስጥልኝ ዶን ቲዩብ ነው
ስለዚህ ችግሩ ማለት ከሚችል ነው ማለት ነው። ችግር